ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ፋኑኤል ኖት።
አዎ ነኝ።
እንዴት ዋልክ?
ሰላም ነው።
እንትን ከ We Plus Solution ነበር የምደውልልህ እሺ እና We Plus Solution company ያችን አን- አንድ app develop አድርጓል እና app ሀምሳ በላይ service ኦች አሉት። ከነዛ service ኦች መካከል አሁን ለሰው የሚሰጡት service ነው እና እ፣ እና ምንም አይነት ክፍያ የለውም ኦንላይን ግብይት ማለት ነው እና ፈቃደኛ ከሆኑ register እንዲያደርጉ ነበረ።
እ፣ ምን application ነው?
አዎ We Plus Solution የሚባል app ነው ከሀምሳ በላይ service ኦች አሉት ውስጡ ላይ
እሺ እና ምንድን ነው የሚጠበቅብኝ?
እ፣ link ኡን በ text እንልክሎታለን ወይ ካልሆነም በ Play Store We Plus Solution የሚለውን app አውርደው register ማድረግ ነው መመዝገብ ቀላል ነው እና ወይ እ።
link ኡን በ text ልከንሎት register ፈቃደኛ ከሆኑ በእሱ register ያደርጋሉ።
በቃ ጥሩ እሺ፣ አደርጋለሁ።
እሺ እሺ፣ እናመሰግናለን። መልካም ቀን።